እጅግ የፈጠኑ የማይቀድሙ ለዘመናት ርዝማኔ ሳታረጅ ሁል ጊዜ አዲስ እየሆንክ በማይለወጥ ፍቅር በውስጣችን የታተምክ ጌታ ለጽድቅ ሥራ የዘገየውን ማንነታችንን አፍጥነህ በጽድቅ አደባባይ ስለተከልከን ብትዘገይም የሚቀድም የለም እያልን እናመሰግናለን።
ብዘገይም የሚቀድምህ የለም የነገሩህን ጌታ አትረሳም ከተነገር በላይ ነህና ለአንተ ይሆን ክብር ምስጋና ከተነገር በላይ ነህና ላንተ ይሁን ክብር ምስጋና። ዘገይም ይቀድምህ የለም የነገሩህን ጌታ አትረሳም ከተነገር በላይ ነህና ላንተ ይሁን ክብር ምስጋና ከተነገር በላይ ነህና ላንተ ይሁን ክብር ምስጋና ፍቅር ለኔ እጅግ ድንቅ ነው፣ ሰላሜን ቀምሼሃለው። ስጠራህም ቀርተህ አታውቅም፣ ብዘገይም የሚቀድምህ የለም። የበረከት አባት ነህና ትሰጣለህ ከሰማይ መና። ስትናገር ቃል ይሰራል። አምላኬ ሆይ ባንተ ማን ያፍራል? ባዶ ሲሆን ቤቴ ጓዳዬ በረከቴ መጣ ጌታዬ አጠገብከኝ በረቴን ሞልተ አረካኸኝ ከምንጩ ቀርተ ባለጸጋ ፍቅር የበዛ የማተወኝ የነፍሴ ቤዛ ማሰሮዬን ሞላ በዘይት በእጅ ዳስ ሆንከኝ መድኃኒት ታስሬ ልትፈውሰኝ ገባ በበሬ አይን ቢያየኝ ክንዴ በረታ የስቃዬ ሚስጥር ተፈታ በኃይለኛው ላይ አበረታኸኝ ያስጨነቀኝ ደዌ ለቀቀኝ ተመላለስኩ በተድላ ደስታ በምስጋና ቅኔ ልመላ
Thank you.
ሳትዘነጋ ተጠበከኝ ብዘገይ ማንታ ፈጠንከኝ አነሳኸኝ ከጅራት ስፍራ እራሶን ኩኝ ስራዬ ወራ ስለ ሮጠ ማኔ ቀደመኝ መቻፈርኩኝ አንተ ያለኸኝ በጥበብ ተነሳው ጌታ ልመስክረው ያንተን ውለታ
It's a good